ከነጋ እ ሌሏ ሴት ወይ በእናትሽ የጎሮ አስገቢልኝ ከግራ ቦንጎሮ ምንም አንድ ብር አልሰራሁም
ከግራ ቦንጎሮ አዎ
የት አለ ኦርደሩ?
የት አለ አለ እኮ ዲፖዚት ብሎኝ እኮ ነው
ከግራ ቦን ሙክታር- ሙክታር ይሞላዋል አሁን ሊሞላልኝ ነው
አክሴፕት ከተባለ ግን ማስወጣት አልችልማ።
ኦ ሻይ ካልተባለ ነው ወይ?
ከተባለ ችግር የለም እሺ ሞክሪልኝ።
ይውጣልኝ የሚሉ ከሆነ ወደ ጎሮ መምጣት ፈልገ ነው።
አዎ በእናትህ እኔ አንድ ብር አልሰራሁም አሁን ቱሉ ዲምቱም ቢሆን እሄዳለሁ
ኤርሜሳ
እ?
ፒን ነው መሰለኝ። እሺ አንዴ አክሴፕት ከተባለ ልጠይቅና driver ኡ እየሰራው ከሆነ እ፣ እንትን ይባላል።
በቃ ችግር የለም እ፣ በቃ ስም ማን ነው ግን? አይ ተመ-
ማ ተመስገን ተመስገን ያባት ስም።
አለማየሁ እሺ